ካቦበት ትግራይ ጋር የምታቀርቧቸው ፕሮግራሞች ያቋታል።
ያው።
በፕሬዚዳንት በኢትዮጵያ ጤና ይስጥልኝ።
ልጆች አለም ነው የምትታወቀው።
ቤት ቤት
እ እንትን መጠየቅ ፈልጌ ታሰርኩት እሺ
ንገር አስራ ሁለት እሺ፣ አንድ ጊዜ ይቅርታ።
እሺ፣
አስራ ሁለት
ሰባ አንድ እሺ፣
አስራ አምስት ሀምሳ ሁለት
እሺ። ሶስት ጨዋታ ነው የወጣው። እሺ፣ ይሄ ትኬት
ሶስት ጨዋታ ጥሎታል።
አዎ፣ ሶስት ጨዋታ ወድቋል።
እሺ፣ እሺ፣ አመሰግናለሁ።
እሺ፣ መልካም ቀን።
እሺ